ጤና ይስጥልኝ ቤስት ቤት
okay አስር የሆነ withdraw ተደረገ ነበርና ብሩ አልገባለትም ሰውየው።
Best Bet ስልክ ቁጥር የደወልክበት ነው?
አይደለም ንገረኝ ቁጥሩን።
ሰላሳ ሶስት እሺ ሰማንያ ሶስት ሰማንያ ሶስት
እንደ አዲስ ማለት ነው ዜሮ ዘጠኝ ሰማንያ ሶስት ነው
እሺ ሰማንያ ሶስት አስራ ስድስት እሺ አስራ ሰባት እሺ ሰላሳ አምስት ሰላሳ አንድ ነው ሰላሳ አምስት ሰላሳ አምስት ስንት ብር ነው?
ሶስት መቶ ብር መቼ ነበረ?
ዛሬ
እሺ እሺ ጠብቀኝ አንዴ። ዘጠኝ ነው ዜሮ ዘጠኝ ብሎ የሚጀምረው account ነው።
አዎ ዜሮ ዘጠኝ
እሺ ገብቷል። አልሀዲ ፈረጅ አይደለም? ሄሎ
አዎ ሄሎ አዎ ገብቷል። ሄሎ